ሰላም ጤና ይስጥልኝ ቤስት ቤት አብሮ ይስጥልን። ቤስት ቤት ላይ ጤና ይስጥልን።
አቤት አቤት አባቴ
ቤስት ቤት ላይ በበር በእንትን በእሷ እየተጫወትኩኝ በ voucher በ voucher ቀንሶብኝ ነበረ። ተሳስቼ ሳላውቅ ዊዝ እሺ፣ የት አካባቢ ነው ያለኸው?
እኔ ጎፋ
Okay እሺ፣ እንደዛ ደግሞ ከሆነ voucher ኮዱን እሺ ንገረኝ።
አልገባልኝም message እስካሁን።
voucher history ላይ ነው የምታገኘው። እሱ message አይገባልም። እሺ፣ voucher code message ሳይሆን voucher history ላይ ገብተህ ነው ኮዱን የምታገኘው።
ምን አድርጌው?
መጀመሪያ account history ላይ ትገባለህ።
እሺ
ከዛ account history ውን ስትከፍተው voucher history የሚል ያመጣልሃል።
እሺ ከዛ ቀኑን የዛሬ አድርገህ search ስታደርገው ያመጣልሃል ብሩን። ከዛ date ID user ምናምን እያለ እንትን ይልልህና ከታች voucher code የምትላለች አ ከዛ እሷን ኮዷን ብቻ ኮፒ ታደርጋታለህ።
እሺ ከዛ ኮፒ ታደርገውና profile ህ ላይ deposit የሚለው ላይ ትገባለህ።
እሺ ከዛ በ voucher በቻፓ በሳንቲም ላይ አስቀረጥክ የለ አ በ voucher የሚለውን ስትነካው ኮዱን አስገባ የሚል ነገር ያመጣልሃል።
እሺ ከዛ ኮፒ ያደረግከውን ኮድ ወስደህ የ deposit voucher ኡ ላይ paste አድርገው deposit ስትለው ወደ ቤስት ቤት account ይመልሰዋል። እሺ እሺ ናት እሺ አባቴ ስለደወልክ እናመሰግናለን። መልካም ቀን።